እንዴት ናችሁ?
እግዚአብሔር ይመስገን።
ቦታ ለመያዝ ነበር ለዛሬ ኮሚቴ አንድ አስር እሺ ይቻላል።
እሺ አልሞላም አይደለ?
አልሞላም። አዎ።
እሺ እሺ
እሺ ስማዎት ነው እባክዎት።
ታምራት ታምራት መስመር ላይ ይጠብቁኝ። ታምራት ማን አሉኝ?
ሙሴ
ስልክ ቁጥር 0941 26 52 90
ብዛር ስንት ነው?
አንድ ሰው
እሺ ዛሬ ከ- ከአራት ሰዓት እ።
እስከ አስር ሰዓት ቲኬት CMC Economics Association ህንጻ ላይ ያገኛሉ።
ከአራት ሰዓት እስከ- በአካል ሂጄ ነው የምቆርጠው።
አዎ በአካል ሄደው በስልክ መክፈል አልችልም።
አይ- አይችልም። ከዚያው በአካል ሄደው ነው። እስከዛኛው ወንበር ዘለውታል።
OK ወንበር ይዝልኛል። እሺ አዎ።
ከአራት ሰዓት እስከ አስር ሰዓት ከአራት ሰዓት እስከ አስር ሰዓት ቲኬት ያገኛሉ። ከዚያ
OK OK።
እሺ እሺ የት ነው በተጨማሪ association ሴሚሲ አሶሽን እ- ቦታውን እስኪ ትነግረኝ specific location CMC Economics Association ህንጻ ሚካኤል ጎን ላይ
አልታድ ሚካኤል አ CMC ሚካኤል ማለት አ ሚካኤል ከሚካኤል ወዴት ወደዛ ነው ጋስ ከዚህ ሞል ጎን ጋር ይደርሳል
አይ ከዚያው ጋር በቃ ከጎን CMC ሚካኤል ከዚህ ሲጠይቅ ማንም ይነግራል።
እሺ እሺ እሺ እሺ ለበለጠ መረጃ ደግሞ ስልካችን 24 ሰዓት open ነው፣ መደወል ይችላሉ።
አመሰግናለሁ ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።
እሺ እሺ እሺ